Hello. Hello.
Hello፣ አቤት።
ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
መኪና ፈልጌ ነበር።
እ
መኪና ፈልጌ ነበር።
ምን አይነት መኪና አባ?
ሪች ማኞናቸው ቪትስ የለንም አባ። compact ይሆናል
compact ባንክ ያለበት ቢሆን ደስ ይላል ነበር።
ያለበት ሰው ይመቻችለት።
ይመጣች አዎ ባንክ እናመቻችለታለን እኛ ራሳችን ማለት ነው።
እንጂ ነው ኮንታክት
ኮምፓክት አስራ ዘጠኝ ከሀምሳ የሚባል አለ ሁለት ሺ ስምንት ሞዴል
አብረት ስምንት
አዎ ስምንት ከሀምሳው ምናምን ባንክ እናመቻችልሃለን አንድ ሚሊዮን ብር በካሽ
አንድ ጊዜ እንደበቃሽ አዎ ቀሪው በባንክ ማለት ነው።
ሌላ ስምን ያለ እንዳማራጭ ምን ያለ
እም፣ ሌላ ከፍ ከፍ ያለ ነው ኮሮላ ምናምን
ኮሮና አውቶማቲክ
ኮሮላ በአውቶማቲክ ሁለት ሺ ሰባት ሀያ ሰባት የሚባል አለ
ስንት ነው ባንክ የሚቻቸው?
ለእሱ እስከ አንድ ነጥብ ሁለት ድረስ ምናምን እናመቻችላለን።
ከአንድ ቤት ብረት አዎ ብታስታውት ነው የምናያት
እ፣ መስቀል ፍላወር አዎ መስቀል ፍላወር እና ዝራ ሆቴል ፊት ለፊት
ምንት
እ
ሆቴላሽ
ናዝራ ሆቴል መስቀል ፍላወር ደርሰህ ናዝራ ሆቴል አለ አይደለ? ድሪም ላይነር ሆቴል ዝቅ ብለህ ማለት ነው እዛ ፊት ለፊት
እስከዚህ ሰዓት ነው?
እሺ። እስከ አስራ ሁለት ሰዓት
እሺ።
እሺ።